ጤና ይስጥልኝ አሪፍ ነኝ ደህና ነኝ። እባክዎ ምን ልርዳዎ?
ከቴሌብር በአሪፍ ላይ እሺ ወደ ሁሉ ስፖርት transfer አድርጌ ነበረ deposit አድርጌ ነበረና እሺ ግን ወደዛ አላለፈም።
እሺ ደመያችን አስመዝግቦ ነበር እኛ ጋር ደውለው?
አዎ አስመዝግቤ ነበር። ከአንድ ሰዓት በፊት ተ- ተስተካክሎልሃል ተው- ተብዬ ተደውሎልኝ ነበር በ- በመስመር ስልክ ግን እስካሁን ግን ምንም እንትን አልሆነም።
እሺ account ኡን ሲያዩት አልገባሉትም አዎ እስካሁን።
አዎ አዎ እሺ የ betting account ኡን ነው አይደል check ያደረጉት?
አዎ።
ደመያችን check ላድርግሎት መስመር ላይ ጠብቁኝ።
እሺ አሁን
ስሞትም አለ በደመያችን
አብርሃ አብርሃ በላይ ላይ እሺ ጋ እንደሚያሳየኝ እንደተስተካከለሎት ነው የሚያሳየው ከኛ ጋር።
አዎ ግን እሺ፣ ወደ እ- አልመጣም።
ሁሉ ስፖርትን ለማናገር ሞክረው ነበር።
አ- አላናገርኩም። በምን
ስልካቸውን እነሱ- website ኣቸው ላይ ይፈልጉና እስቲ ያናግሯቸው ከኛ ጋር ስለተስተካከለ እኔም አመለክትሎታለሁ ደግሜ።
እሺ እሺ እሺ እርሶም እነሱን contact ለማድረግ ይሞክሩ።
okay እሺ እሺ ለሚያችሁ ሌላ የምረዳውት ነገር አለ?
thank you ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።